ኢትዮጵያ ሰላም ነኝ እባክዎ ምን ልርዳዎት? ጤና ይስጥልኝ ቪዥን ኢትዮጵያ ሰላም ነኝ እባክዎ ምን ልርዳዎት? ጤና ይስጥልኝ ቪዥን ኢትዮጵያ ሰላም ነኝ እባክዎ ምን ልርዳዎት?
ሰላም ዋሉ።
እግዚአብሔር ይመስገን።
ኦክሲጅን እያስመለከተ አልመጣም እኮ ነበር አሁን።
ምን አስመዝግበው ነበረ?
አዎ አሁን ደውለን ነበረ ይመጣል እንዳሉን አልመጣም።
እሺ አንዴ check- በዚህ ስልክ ነበር ያስመዘገቡት?
አዎ በዚሁ።
እሺ አንዴ ይጠብቁኝ check ላድርግልዎት።
እሺ
ኧረ ቃል ኪዳን ቻይ
ደንበኛችን መስመር ላይ ያሉ
አ መስመር ላይ ያሉ አ- ተመዝግቦሎታል። ከሀያ ደቂቃ በፊት ነው የተመዘገበው።
አዎ ተመዝግቦ ወደ ጥገና ክፍል ተልኮሎታል።
ተልኳል።
ክፍል ምናልባት ከአንድ ሰዓት እስከ ሁለት ሰዓት ይደርሳሉ። ወረፋ ካልበዛ ይጠብቋቸው።
እሺ አሁን ስራ ቁመናል። ምንም እየሰራን አይደለም።
ያው ተጽፎ እዚህ ጋር ተገልጾሎታል፣ ተላልፏል።
እሺ እሺ ሌላ መረዳት ነገር አለ?
ሌላ የለም። ይሄ ብቻ ነው ማለት እሺ፣ ስለ ደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።